ሄሎ ጤና ይስጥልኝ ቅድስት ነኝ አቤት አብሮ ስትልኝ እንዴት ነሽ?
ሰላም
ጸደቀልኝ ከስተምሩ ስልክ አላነሳልኝ ጆርጅን ነበር
ስልሳ ሰባት አምሳ አምስት ስልሳ ሰባት አምሳ አምስት ሀምሳ አምስት አዎ ከስተመር ስልክ አያነሳም አያነሳም መጀመሪያ ስጠራ አያነሳም ነበር አሁን ጭራሽ ብሎክ ተ- ተደርጎ ነው መሰለኝ በተደጋጋሚ ቢሞክርም መስመር ቀየ ስልሳ እየተባለ ሰባት ሀምሳ አምስት አዎ ስልሳ ሰባት አምሳ አምስት አዎ ጸደቀ አይደለ አዎ አዎ እሺ አሳውቄ እላለሁ ከአስር ደቂቃ በኋላ መልስ ደውልሽ ጸደቀ እሺ